Hello ጤና ይስጥልን።
ጤና ይስጥልን።
ሜሪ ካፌ ነው አይደለ?
አዎ፣
እሺ ከቢዩ ነበር የምደውለው።
እሺ፣ አዎ።
እሺ በሰማንያ በዘጠና ሁለት ታዞ ሰማንያ ነበረ
እ ፓስታ በሱጎ ከፔፕሲ ታዞ ነበር።
ምን አልከኝ? ዘጠና ሁለት ሰማንያ ሰባት order አንድ አዎ፣ spaghetti with tomato ፓስታ ሶስ በሱጎ አዘዝ።
አዎ፣ ወጥ- እሺ ይኸው ወጥቶለ- እሺ ወጥቶለታል እኮ ምን ምን ሆነ?
ይዘ- ይዘወቷል?
አዎ፣ ይኸው ያወጥ ወጥቶለ ያወጣ
ወጥቶለታል።
አዎ እሺ በቃ እሺ አመሰግናለሁ።
እሺ፣ እሺ፣ እሺ።